hello ወይ ጤና ይስጥልኝ ወይ hello ሰላም ነው ይሰማኛል ወይ? hello አማን ነው እሺ እንዴት ነሽ እኔ የምልሽ እንትን ፈልጌ ነበር ወደ ወሳን አካባቢ አላችሁ እንዴ እንትን agent ነው።
agent መሆን ፈልጌ እሺ፣ አንዴ
እ hello
hello ወይ ውሳን አካባቢ አንሰጥም።
ለምንድን ነው አላችሁ
አይ አንሰጥም። okay okay እሺ እ ትችላ-
እ ትችላለህ። እሺ፣ ይቅርታ በጣም አንሰጥም አልሽኝ እኮ አዎ፣ አዎ፣ sorry እሺ ምንድን ነው crite- ስፖርት ነው የፈለግከው?
እ አይ እንትን ነው ትኬቱን ነው virtual ኡን ሳይሆን አዎ፣ ስልሳ አምስት ሰላሳ አምስት ነው የሚሆነው። ስልሳ አምስት percent ለድርጅቱ፣ ሰላሳ አምስት percent ለአንተ።
እሺ ሰል- ሰላሳ አምስት ሺህ ብር deposit ታደርጋለህ። ከፈለክ በቼክ ከፈለክ deposit።
ሰላሳ አምስት ሺህ ብር አዎ፣ መጀመሪያ እሺ እሺ ከዛ እንዳልኩ ከፈለክ በቼክ ከፈለክ በ deposit ማለት ነው።
ችግር የለውም process እሺ ስትጨርስ system እንከፍትልሃለን። ያው እሺ።
ሱቁን ምናምን አንተ ነው የምታስተካክለው።
እሺ banner
እ banner sample እንሰጥሃለን።
እህ
ከዛ አንተ እሱን ታሰራለህ ማለት ነው።
እሱ ችግር የለውም እና ምን እንትን የሌላ ነገር criteria የምትሉት ነገር አለ ምን
እ ለምሳሌ እንደ ባሙስ ምናምን የሆነ እንትን ያላችሁ ነገር አለ
ምንም የለም። ከዚህ ውጭ ከነገርኩህ ውጭ ሌላ ነገር የለም።
እሺ ኪራይ ምናምን የራሴ ነው አይደለም አዎ ኪራይ፣ accessory ምናምን ራስህ ነው የምታሟላው።
accessory ምናምን ራሴ ነው ማሟላው አዎ okay እሺ እና በዚህ ስልክ አገኝሻለሁ ደውዬ አይደለም ማለት በዚህኛው አሁን ይቻላል።
እሺ ሰማንያ እሺ ስምንት ዜሮ አራት ላይ ያው አ- እሺ አመሰግናለሁ ስደውል እናመሰግናለን። መልካም ቀን።
እሺ